ሰላም አልኩሽ።
ሰላም ነው ማ- ሰላም ነው።
ሰላም አማን ነው።
ደህና ነው አልበል።
እ፣ አብዱ ነኝ ከላይ ነኝ። አዲስ ነው የደወልኩልሽ።
ኦ እሺ። እ፣ ባለፈ እንትን group ላይ የተጻፈውን text እያየሽ ነበር።
አዎ ባለፈው አይቼው ነበረ።
ሰሞኑንም አልገባሽም ቴሌግራም አዎ አዎ፣ እንትን text አድርጌልሽ አላየሽም። Okay።
አ፣ ስለዚህ እኔ የ group የ ላይ offer ኡ September የ- ላይ stick አድርገሻል አይደለ?
አዎ፣ ምክንያቱም ወይ scholarship እንትን አለው ብሎኛል ዮሴፍ እና እም፣ እ፣ የ September ላይ ደግሞ more የተሻሉ እ፣ ዩኒቨርሲቲዎች አሉ። በዛ ላይ ደግሞ የተሻለ scholarship opportunity አለው።
Okay።
እ፣ እኔ በቃ በሚለው ነው።
ቴሌግራም ላይ እንትን text አድርጌልሽ ስለነበረ እዛ ላይ መልሽልኝ እንደዛ ነው።
እ፣ እሺ በቃ እሺ